Hello hello
እሺ hello ጤና ይስጥልኝ።
ሰላም ከውዳ Bike Manufacturing ነበር የምደውልልሽ።
ሰላም።
ሶስና ነሻ?
አዎ ሶስና ነኝ።
እሺ ነገ ሁለት ሰዓት ላይ በ junior accountant ነት የጽሁፍ ፈተና አለሽ። ለቡ መብራቴ ላስፌማ ፊት ለፊት ይገኛል office አችን። ሰምተሽኛል? ውዴ አዎ እሺ ትመጫለሽ?
ካርሴማ በታች ሞክራ አርሴማ ፊት ለፊት እሺ እሺ። ስትደርሺ መደወል ትችላለሽ በዚህ ስልክ።
እሺ ትመጫለሽ?
ሞክራ አይደለም መገኘት እሺ